Mr. Lambist, ሰላም ነው?
አህ ኦ hello ቆይ Mr. Lambist ቤት ሰላም ነው?
ሰላም ነው?
አለምለም
አቦ ሶስት ሶስት ሺህ ስምንት መቶ withdraw አድርጌ እሺ፣
አልተለቀቅልኝም እስካሁን ሳንቲም ነው
አ በሳንቲም ፔ ነው በሳንቲም ፔ ነው የሞከርከው?
በሳንቲም ያው አዎ፣ በሳንቲም ፔ ከሆነ የብዙ ሰው ነው እሺ።
አሳወቅናቸው። ነገ ጠዋት ይስተካከላል ብለዋል። እስከ ነገ ጠዋት ጠብቀን እሺ አባ።
አ ከሳንቲም ፔ ችግር ነው አዎ፣ ከእነሱ ችግር ነው። እሺ፣ ይስተካከላል እስከ ነገ።
እኮ እኔ እኮ ምንድን ነው እንትን ያልኩት ራሱ አስጠላ መጫወት ራሱ አዎ፣ አይ የእነሱ ችግር ነው። ትንሽ system ኣቸው ተብላሽቶባቸው እኛም የብዙ ሰው ነው እና አሳውቅናቸዋል። እነሱ እም።
አሁን አሁን መልሰውልን እስከ ነገ ጠዋት ይስተካከላል ብለውናል። እሺ እሺ በቃ እሺ አባ።